ጤና ይስጥልኝ ቤተሰብ ቤት ነው የሚለው እንዴት ነሽ ልኝ እናቴ ሰላም አለን withdraw አድርጌ ነበረ አራት ሺህ ብር እና ሰባት ሺህ አምስት መቶ ብር
በዚህ ስልክ ነው አዎ እሺ አንድ ደቂቃ check ላድርገው
ከኋላ ምትምትት ነው አባይው መሪ እየቆጠረላል ምን አረ ቸከስነች መሪ እየቆጠረችልኝ አረ ወንድ ነው ተሰው ምን አለ ገና ሙሉን ተገለብጠዋል
ስንት ብርና ስንት ብር ነበር ያልከኝ?
አራት ሺህ ብርና ሰባት ሺህ አምስት መቶ
ቴሌብር account 11 27 19 19 ነው። confirm አድርጌልሃለሁ ገብቶልሃል። እሺ check አድርግ።
አዎ
አመሰግናለሁ። መልካም ምሽት።
አዎ